Hello ጤና ይስጥልኝ። ከድር አጋር ነበር የምደውለው አባይ ቴሌቪዥን። ከድር አጋር ነበር የምደውለው።
ምን የምትፈልጊ ነበር?
አዎ አጋር ለመሆን ተመዝግበው ነበር ትናንትና
አዎ
ስልሳ ሁለት ሀምሳ አንድ ላይ text ልከንልሽ ነበር። እሱን አይተሽዋል?
አላየሁትም ነበር።
እሺ እሱን እልክልሻለሁኝ። website ላይ ከገባሽ በኋላ W W ድር ገበያ dot com ላይ እሱ ላይ ትመዘገቢልኛለሽ። መልሰሽ ከዛ ትደውይልኛለሽ። እሺ ከተመዘገብሽ በኋላ እሺ። ደረጃ ሁለት መነሻዬ ደግሞ